ኪዳን ነኝ ከቤት ቤቱን ልርዳው።
ሄሎ ሲስተር፣ አቤት።
እስካሁን አውጣ ልቀት ነው።
እሺ፣ ምን ነበረ?
ሶስት መቶ ገባ።
እሺ፣ ስልክ ቁጥሮትን ይነግሩኛል?
አዎ፣ ሶስት መቶ ነው ገባ።
እሺ፣ ስልክ ቁጥሩን ይንገሩኝ፣ ቤስት ቤት የሚጠቀሙበትን።
ዘጠና
ዘጠና ሶስት አርባ ስምንት እሺ፣
ሀያ ስምንት እሺ፣ ሀምሳ ሰባት ቴሌግራሙ ሜሴጅ ሚሴጁ ተላርግ
እሺ። ዊዝድሮ አድርገው ነው ያልገባሉት አሁን ቴሌግራም ሚሴጅ አለ ግባ እይ የነስ
እኮ ምንደ ዊዝድሮ ነው ዲፖዚት ነው ያደረጉት?
ዲፖዚት ነው ገባሽ ዲፖዚት ነው።
አዎ ዲፖዚት ነው ገባሽ እሺ፣ ቴሌግራም ለቴሌግራም ስሙ ማን ነው?
አባስ
አባስ አባስ መሀመድ አየ አባስ መሀመድ ሀሰን አዎ
እሺ፣ ይቅርታ ቆይ አንዴ።
እሺ
እሺ፣ አይቼዋለሁኝ። እሺ፣ ለሻፖዎች አሳውቃቸዋለሁ፣ ይገባሉታል። የትኛውን ያልገባሉት? ቆይ ከላይ ሁለት መቶ አለ መቶ ብር አለ።
ሁሉ ያው አዎ ሶስት መቶ ነው OK፣ ሁለቱም ነው ያልገባው።
ሁለቱም ገባ አዎ እሺ፣ የቴሌብር የሚጠቀሙበትን ስልክ ቁጥር ልከውልኛል።
አዋ የቴሌብር የኔ ቴሌብር የስልክ ቁጥር በዚሁ ነው የሚጠቀሙት። Best Bet ም ሁለቱንም በዚህ ነው የሚጠቀሙት።
አዎ
እሺ፣ ለ shop ኦች አሳውቃቸዋለሁ፣ ይገባሉታል። እሺ፣ እሺ እሺ፣ መልካም ቀን።
እሺ አመሰግናለሁ።
እሺ